ጤና ይስጥልኝ ሪፖርተር ዋቆም ደርሶ
እንትን ነበረ በአካውንት ላይ ቀንሶብኝ ነው በሁሉ ስፖርት ሲጫወት ከባላንስ ከባላንቴ ላይ ምን ሲጫወቱ ነው የቀነሰቦት?
አይ ኦንላይን ስጫወት ቆይቼ ውጭ ድሮ ሳለው ወጥቼ ማታ አሁን ሳየው አምስት ሺ ስልሳ ዘጠኝ ብር ነበር። አሁን ሶስት ሺ አንድ መቶ ምናምን ብር ደርሷል።
ዊዝድሮ ሞክረው ነበር?
አልሞከርኩም።
እሺ ምን ያክል ገንዘብ እንደቀነሰቦትና ስልኮትን ቴሌግራም ላይ ላኩልን።
እሺ ስልክ ቁጥር ነገር ዜሮ ቴሌግራም ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስድስት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት አስራ ስድስት ሰላሳ ዜሮ ስምንት ዜሮ ስድስት
ሰላሳ ዜሮ ስድስት እሺ